Telefonwerk Ilovány Novak
ሄሎ፣ አልሰራም እኮ ስቶም ነው ያላት።
አልሰራም አልዎት? አሁን የሰጠሁት ስልክ ቁጥር አዎ
እሺ፣ አስላክሎ ስቶም ነው ያላት።
እኛ እኛ መልእክት እንላክሎትና በስልክ በዚህ ስልክ ቁጥር ቴሌግራም አካውንት አሉት ደንበኛችን
በዚህ ስልክ ሌላ ስልክ ነው ያላት።
ቅድም በደወሉበት ስልክ ቁጥር ነው ያለው ቴሌግራም account።
አዎ እሺ፣ በሱ text እንላክሎትና እርስዎ የላኩልን screenshot ኡን።
አ፣ እሱ ስልክ
አዎ እኔ እኛ እንላክሎትና text፣ ከዛ እርስዎ ደግሞ ይልኩልናል screenshot ኡን።